Hello? Hello? ሄሎ ሄሎ
አቤት።
ጤና ይስጥልኝ።
ጤና ይስጥልኝ። ጤና ይስጥልኝ። ቆይ እግዚአብሔር ይመስገን። ምን ልታዘዝ?
እንትኑ አልገባኝም ነበረ ጨዋታው እና ትንሽ smart ነው ወይስ ትንሿ ትኬቱ እ?
በትንሿ ነው በትንሿ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
አ ከዛ ሰባት ቁጥር ትጫንና አማርኛ ታደርገዋለህ።
አ ሶስት ቁጥር ግን ላይ- እንደዛ አድርጌው እንደዛ አድርጌው ጥያቄዎችን ግን በእንግሊዘኛ ነው እየጻፈልኝ ያለው።
አዎ ትንሿ ስልክ አማርኛ አታነብም።
okay okay ስለዚህ የእድል እድሎትን ይሞክሩ የሚለው ላይ ሞባይል አዎ።
አስልኩ አምስት ሺህ ብር ሽልማት ስላለው አንድ አዎ።
ቁጥር ላይ subscribe አድርግና ደንበኛ ሆንና ትኬት አዎ።
ሲኖር እድልህን ሞክር፣
ምን አልሽኝ?
እድልህን ሞክር ትኬት ሲኖርህ።
okay እንትኑ ላይ ነው የሚሞከረው እድሎን ይሞክሩ ላይ የሚለው ማለት ነው።
አዎ ትኬት ሲኖርህ።
ኦኬ
እሺ